Anna.
ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
ኣይኮነ ናብ ናብ ክምሪ ብደብዳቤ ናብዚ ደወሊሉ ደው ኢልክናለ ነርክን
ይቅርታ፣ አማርኛ
አ
አማርኛ ይቅርታ።
እሺ ወደ ስልኬ መልእክት ሰድደልኝ ነበር።
እ፣ ምን ነበር የገባለው text?
የስልኬ ማ- ማጣመር የስልክ ምን አሉ?
ማጣመሪያ ነው። የስልክ አዎ፣ ማጣመሪያ እሱ እሱ እኛ ጋር አዎ።
አይደለም አገልግሎቱ።
እሺ
እሺ